ነበር የደወላበት
hello ጤና አቤት።
ይስጥልኝ ጤና ይስጥልኝ።
ከድር አጋር ነበር የምደውላባ ቴሌቪዥን እሺ እሺ አጋር ለመሆን ተመዝግበው ነበረ እሺ
እና ስልሳ ሁለት ሀምሳ አንድ ላይ text ልከንሎት ነበር እሱን አይተዋል
አሁን እኮ ደውላልኝ ነበር አልገባልኝም ብያታል። እስቲ ይኸው መልሼ ብለው ልየውሽ እሺ፣ ልየው መልሼ እሺ፣ ገብቶ እሺ
ቀይ እንጀራ ብዬ ተናግሬ የለም